ሄሎ ጤና ይስጥልኝ ChipChip ጤና ይስጥልኝ።
ጤና ይስጥልኝ እንደምን እግዚአብሔር ይመስገን ደህና። ቲማቲም አዘን ነበረ እንትን out of stock ስላለ ለአንድ ሰው ስላልሞላ አሁን ተመላሽ አድርገን ሌላ ፕሌት ልናደርግ ነው እና ስልክ ቁጥር ልንገርህ።
እ፣
ያን ተመላሽ ልናደርገው ነው። ሶስት ቀን ሆነ።
አልገባኝም ደንበኛችን ምንድን ነው ያሉኝ ይቅርታ ብር እንዲመለስልን ፈልገን ነው።
እሺ ይንገሩኝ አንዴ ስልኮት ዘጠኝ አስራ አንድ እሺ ዘጠና ስድስት ዘጠና አንድ ዜሮ አራት
ሚሚ ነው ሚሚ ለገሰና ትዕግስት ሲሳይ የሚል ነው።
okay እሺ እ፣ ተመላሽ እንዲደረግልን ፈልገን ነው።
እ፣ ከትናንት ወዲያ ነው fail ያደረገው አይደል አዎ
እሺ አንዴ እ፣ ትዕግስት ሲሳይና ሚሚ ሚሚ ለገሰ አዎ፣ ሁለት ነው።
okay ለእርሶ ሁለት መቶ ሰላሳ ብር ለትዕግስት ሲሳይ የአርባ ስድስት ብር አዎ refund መደረጉን check አደርጋለሁ ይመለስልዎታል አሁን active ያለውን group complete ያድርጉት ነገ መረከብ ይችላሉ
እሺ፣ እናመሰግናለን። እሺ፣ እሺ፣ እሺ ሰላም ያውሉ እሺ ሰላም